ದಿಂಗಾನು seat driver.
ሄሎ ሄሎ አቤት።
ሰላም ከችፕችፕ ነበር እንደውሎት።
እሺ ሰላም።
ይቅርታ ቲማቲም ኦርደር እያደረጉ ነበር አይደል?
አዎ እሺ ፊራ ያደረግቦት ሁለት ሰው ይቀረዋል እና ሊያስገቡበት ይችላሉ?
እሺ አንዴ ጠብቂ።
እሺ እሺ